ትምህርት ቤት?
ሰላም ነው።
እግዚአብሔር ይመስገን ሰላም ነው።
እ ከትናንት ወዲያ ማታ ላይ withdraw በ Chapa ልኬ ነበረ እሺ እና ምንም አልገባም። processing ነው የሚለው። ይኸው ትናንትና አደረ ዛሬም አልገባም።
እስቲ ቴሌግራም ላይ ትልክልኛለህ? አባ እንዴ እያሳየኝ ስላልሆነ ለእኔ ቴሌግራም ላይ ላክልኝና የእንደዚህ ቀን withdraw ነበረ ምናምን ብለህ ላክልኝ።
okay አንቺ እየሰራልኝ ሌላ ሰው ስላልሆነ አዎ ቴሌግራም ላይ ላክልኝ። እሺ በራሱ ቁጥር ልላክልሽ?
no አዎ እዛው ላይ support የሚለው አለ አይደለም? ዜሮ ዘጠኝ አዎ።
ዜሮ ሶስት ቤቱ ስትነካው ጥያ- የጥያቄ ችግር ምናምን ካለው ሂድና የ Messenger እና የቴሌግራም እንትናችንን ያስቀምጥልሃል አይደለም?
አ በቃ ቴሌግራም ላይ እሱ ላይ- በእሱ ላክልኝ። እሺ እሺ እሺ እሺ አባቴ እሺ መልካም ቀን።
እሺ